Hello ጤና ይስጥልኝ ጀማል ነው።
አለን። አዎ እሺ ደንበኛችን ከአሪፍ ቤት ነበር ምደውልሎት አንድ Okay።
ሺህ እሺ ብር deposit ማድረግ እንደተቸገሩ ነግረውን ነበረ።
አሀ
አንድ ሺህ ብር deposit ማድረግ እንደተቸገሩ ነግረውን ነበር።
አ አ አ እሺ ደንበኛችን ተስተካክሎሎታል። ሁሉ ስፖርትን account ኦን check ያድርጉ።
Okay። እሺ አሁን ኢንተርኔት የለኝም አማራ ክልል ነው ያለሁት እና እሺ ስራ ላይ ነኝ። ከስራ ስወጣ check አድርገዋለሁኝ።
እሺ ሌላ ምንም አይነት Okay።
ነገር ካጋጠሙት አሀ ደውሎ ያሳውቁን። ሌላ ምንም አይነት ችግር ካጋጠሙት ደውሎ ያሳውቁን።
Okay። thank you thank you። እሺ እሺ መልካም ምሽት።
እሺ እሺ እሺ እሺ